ሄሎ እግዚአብሔር ይመስገን። እንዴት ነው የምናደርገው ቦታ ለመያዝ? ምናሽን ይቆራረጥ?
ተመዝግቧል ከዚህ በፊት ወይስ ለመዝግቡ?
አይ አዲስ ነው ገና።
እሺ ስሞትም አለበት ሳምሬት ሰሙ
ስልኮትን ይሰጡኛል።
ዜሮ ዘጠኝ ሌላ ነው የምሰጡት የደወልኩበት ሰዓት ሌላ አይደለም። እሺ
ሰማንያ አምስት እሺ አርባ ሁለት እሺ ሰማንያ አምስት ሰማንያ አምስት አርባ ሁለት ሰማንያ አምስት አዎ ሰማንያ ስድስት ሰማንያ ስድስት ስንት ሰው ነው?
ሰማንያ አምስት አርባ ሁለት ሰማንያ አምስት ሰማንያ ስድስት አምስት ሰው አምስት ሰው። እሺ። ነገ አስራ ሁለት ሰዓት ነው የሚጀምረው?
ምን አለ?
ቀደም ብለን ነገ አስራ ሁለት ሰዓት ነው የሚጀምረው።
እሺ ስንት ሰዓት ነው መድረስ ያለብን?
ቀደም ብለው ይደርሱኛ ከስድስት ሰዓት ጀምሮ ብለዋለን።
Okay ስለዚህ ቦታ ተይዞልናል or እዛ መጥተን ደግመን ነው ቦታ ደግሞ ምናምን ሳይሆን ወረቀት እንትን ይዘንልዎታል።
እ እ?
ቦታ ወንበር አይደለም እንዲሆን እንዳይሞላ ግን ቦታ ይዘንልዎታል።
Okay እሺ ስለዚህ እርስዎ ወንበር ከፈለጉ ወደፊት አካባቢ ልቀመጥ ካሉ ቀድመው ይገኛል።
እሺ ከዚህ በፊት ቢያንስ አሁን አስራ አንድ ሰዓት ምናምን ብንደርስ normal ነው ቦታ እናገኛለን or ከዛም መቅደም አለብን?
ትንሽ ቀደም ብትሉ አሪፍ ነው። ሰው ስላለ በብዛት
እ ለእኛ ትንሽ መገመት ይከብዳል። ግን ቀደም ብላችሁ ነው
እሺ እኛ አመሰግናለሁ።
ከስድስት ሰዓት ጀምሮ በ cash ነው የምንቀበለው። አራት መቶ ብር ነው መግቢያ አንድ ሰው።
ይቅርታ ምን አልሽኝ? ይቆረጣል።
እሺ ለአንድ ሰው መግቢያ አራት መቶ ብር ነው።
እሺ
መልካም እሺ አመሰግናለሁ።